ዝናብ hello እንትን ብር withdraw ብዬ ነበር እና እሷም አልገባልኝም።
withdraw ነው። በምን ነበር የተጠቀሙት? በቻፓ።
አዎ እሺ፣ የቤት ቤት ቁጥሩን ንገሩ። ዜሮ ዘጠኝ
እና ዜሮ ዘጠኝ እሺ እም
አስራ አስራ አምስት አስራ አምስት
አስራ አምስት አይ አ አስራ ሰባት አስራ ሰባት አስራ ሰባት አስራ ሰባት አርባ አርባ አዎ መቼ ነበረ?
አሁን አንድ ሰዓት እና ሆነ withdraw ካረግ እሺ ትንሽ ጠብቀኝ። እሺ አዋ- አራት መቶ ብር ነው።
አዎ process ላይ ነው። እሺ ይገባላል። ትንሽ ጠብቀው።
okay process እያደረገ ነው። ጠብቀው። እሺ